ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ ማቆም እንደምደርሱ
የማሽን ብልሽት ለማለት ነው።
ማሽን ብልሽት ለማስመዝገብ አዎ ሲቲን ነምበር ወይ ቢጃ አይዲ እንዳሉ
እሺ፣ ነምበር ላይ እኔ ጋር ያለው ቢዚ አይዲ አዲስ ነው።
ሲቲን ነምበር እንዳሉ እሺ
ሶስት ዜሮ ሶስት ዜሮ ሀምሳ ስድስት ሀምሳ ዘጠኝ
ሀምሳ ስድስት
ሀምሳ ስድስት
እ፣ ሰማንያ ሰባት ሰማንያ ሰባት
አራት ሰባ ስድስት
አራት ሰባ ስድስት አንዴ መስመር ላይ ገባ። የቤቱ ስም ምንድን ነው የሚለው?
መደግ በጋራ
ሙሉ ስም አለበት?
እ፣ አቤል ጸጋዬ
አልደወልበት ስልክ ላይ ያለ
ይቻላል።
እሺ፣ የእነሱንም ስልክ ሊሰጡኝ ይችላሉ?
የሰዎቹን ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት አስራ ሰባት አስራ ሰባት
ሰላሳ ስድስት ሀምሳ አምስት ሰላሳ ስድስት ሀምሳ አምስት የባለቤቱ ስም ማነው?
እ፣ እንትን ነው እኮ ሸማቾች ነው ይሄ መዝናኛ ነው ሸማቾች የቀበሌ ነው?
አዎ፣ ባለቤት አዎ፣ የህዝብ ነው ባለቤት ይሄ ያው ማኔጅ ያለው
ቤት አካባቢ ነው።
አፍንጮ በር
የምን ብልሽት ነው?
ምን መሰለሽ ቲዮቱ ጌጅ አለ እና ጌጁ ሰሞኑን ተቀይሮ ነበር ሌላ ጌጅ የሜታ ለመግጠም ማለት ነው እሺ እና ጌጁ ችግር አለበት ያስተነፍሳል ሊወጡ ጌቱ ላይ
አዎ ቲዮቱ ጌጁ ያስተነፍሳል አዲስ ነው የተቀየረ
አዲስ እንደተቀየረ ነው።
አዎ አዲስ ነው የተቀየረው አዲስ እ፣ ረዘም ያለ gauge ነው አዲስ ተቀይሮላቸው አይሰራም ያስተነፍሳል በጣም ነው ያስተነፍሳል
እሺ፣ አሁን የነገሩን ችግር መዝግቤ ወደ ጥገና ክፍል ልኬላቸዋለሁ። ጥገና ክፍላችን መጥተው ጥገና ያደርጉላቸዋል።
እና ሌላ ምር- ሌላ መረዳት ነገር አለ?
እ፣ አይ ሌላ የምትረጂኝ ነገር ሳይሆን ሌላ የማመለክተው ቤት ነበረ እሺ ይቻላል።
የዚህ number ልንገርሽ እሺ number ንገረኝ።
ሁለት ዜሮ ሰባ ስድስት እሺ፣ አንድ ይቅርታ። ሁለት ዜሮ ሰባ ስድስት
ሀምሳ አንድ ሀምሳ አንድ
አስር አስራ ዘጠኝ አስር አስራ ዘጠኝ አንድ መስመር ላይ ገባ። አዲስ ጌ ግሮሰሪ አዎ አዎ
የእነዚህንም ስልክ ሊሰጡኝ ይችላሉ?
ስልክ አዎ
እሺ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ስልሳ አንድ
ስልሳ አንድ ስልሳ አንድ ሀምሳ ሀምሳ ስድስት ዘጠና ስድስት ሀምሳ ስድስት ዘጠና ስድስት የዚህ የባለቤት ስም ሊነግሩ ይችላሉ?
የባለቤቱ ስልክ ነው የነገሩሽ ስም
ስም ነው ግርማ
ግርማ ማን?
ጠና
የት አካባቢ ነው ይሄ።
ይሄ ደግሞ ቀጨኔ ነው
እሺ፣ የዚህ ብልሽት ምንድን ነው?
ይሄኛው ደግሞ ትናንትና የራሱ ማሽን ተበላሽቶ ቀይረንለት ነበር ሌላ መሰኪያ ማሽን ያኛው እስኪሰራ ድረስ የተቀየረለት ማሽንም እ፣ አይሰራም
እንሰራ ማለት አያቀዘቅዝም ወይ አያወርድም ወይ አ ኮምፒውተር ራሱ የለም።
አያቀዘቅዝም አያቀዘቅዝም
እሺ፣ ይህንንም መዝግቤ ወደ ጥገና ክፍል ልኬላችኋለሁ። ጥገና ክፍላችን መፍትሄ ያዩታል።
በቃ እሺ thank you በጣም ቶሎ እንዲመጡ ግን እንትን በያቸው እሺ አሁን በዚህ ሰዓት አመልክተን አስራ አንድ ሰዓት አስራ ሁለት ሰዓት ቢመጡ ትርጉም የለውም
ያው ማሽን የሚጠቀሙ ማሽኖች ትንሽ ስለበዙ ነው እንጂ እኛ ጋር ያው ወዲያው እንደደወሉ ነው መዝግበን የምናስተላልፈው። እሺ፣ ሌላ መረዳት ነገር አለ?
የለም thank you እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።